ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልህ።
ከቺፕቺፕ ነበር የምንደውልልዎት።
እሺ order አድርገው ያልመጣ product አለ?
ያልመጣ አዎ።
አዎ ነገ ብሎኝ ነበረ። ነጭ ሽንኩርት እሺ፣ ነገ የት እንላክልዎት?
አራብሳ ቦሌ አራብሳ ጨርቁስ አደባባይ።
እሺ፣ ነገ እንልክልዎታለን። መልካም ምሽት።
እ፣ እሺ አንድ ጥያቄ ነበረኝ።
እሺ፣ አንድ ማሊያ ነበረ ያልመጣና refund እንዲደረግ ጠይቄ ነበረ ከአንድም ሁለት ሶስቴ እና በዚህ እስካሁን ቁጥር ሪፈንድ ነው?
አልተደረገም። እ? አዎ እሺ፣ አንድ check ላድርግልዎት። መስመር ላይ ጠብቁኝ።
እሺ ፍሊንስቶን
እሺ፣ አጠቃላይ አራት ነው አይደል order ያደረጋችሁት?
ነበረ። ሶስቱ deliver ተደርጓል።
okay፣ አንዱ አልመጣም።
አንዱ አልመጣም ነበረ ያው quality ውን ስላልተወደደ አዎ፣ በቃ አንዱ refund ይደረግ ሳይዝም አልተ አል- አልነበረም ምናምን ብለው ነበር።
ኦኬ ኦ፣ ቆየ በጣም almost ወር ሊሆነው ነው።
okay። እሺ፣ ይቅርታ በጣም አሁን refund እናደርጋለን።
እሺ ቴንክ እሺ፣ እሺ፣ መልካም ምሽት።